ሄሎ ሄሎ ትላለች እንዴ? ማነች ይቺ ልጅቷ እናንተ ጋር ላይ ምጥጥ ምታስተናግደው?
ውሃ የለም ብለው ወደ ሌት ምሳ ልበላችሁ ትወርድ ነበረ። ውሃ የለም ይብለዋል።
ኧረ አለ ውሃ ውሃ የለም አላሉም። ከየት አምጥ አይ ኖ እንዳለች እሷ ጠይቂያት ሻይ ቡና ላጣለ ውሃ የለም ብለው ከልክለውናል አለች።
ማን ያለሽ? አሁን ጸገነ ጋር ስደውል ልጅቷ የለችም ምሳ ልትበላ ነው መሰለኝ ሄደች።
ልደውልላት ቆይ